ተፈስፈኛል ነፍሴን አሳጥቶ አሁን በተለየኝ ምንም ሳልበድላት በሽተኛ ወንኩ አፍማታ ሳስባት እሷ ልቤ ደፍታ ስቃጠል እያየ አዬ ምክራዬ ላቤ ኩይን እሷ ልቤ ደፍታ ስቃጠል እያየ አዬ ምክራዬ ላቤ ኮይን ሰዎች ጉድባትልን ልንገራችሁ ወሬ እሷን እሷን ስላት ጥላኝ ሄደች ፍቅሬ በፍቅር ጨክና ጥላኝ በመሄዷ ውሽለቷ ነው እንጂ ሳያዝና አይቀሮዷ እሷ ልቤ ገብቶ ስቃጠል እያየች አዬ መከራዬ ጥላዬ ኮይነች እሷ ልቤ ገብቶ ስቃጠል እያየች አዬ መከራዬ So